ሄሎ ጤና ይስጥልኝ። ራም
ሰላም ነው።
እግዚአብሔር ይመስገን። ትራንስፖርት ሚኒክ
በጣም ጥሩ። እንዴት ነህ?
አቤት። ራንክ የቆዳ ክሊኒክ ጋር ነው የደወሉት።
አ ወዴት?
ራንክ የቆዳ ክሊኒክ
ወዳ የሪፖርት ነው አይደለም፣ አይደለም።
ዋ እና ቁጥር ነው እንደ እሱ ታውቂያለሽ?
ስልሳ ሰባት ሰማንያ ሰባት
አ
ስልሳ ሰባት ሰማንያ ሰባት